አሎ ሄሎ፣ ሰላም ጤና ይስጥልን ቤተሰቤት።
ሄሎ ሄሎ፣ ሰላም ጤና ይስጥልን።
ለመሰገናለ እንደዚህ ያለ
ሄሎ፣ የቤስት ቤት ጌም እሺ፣
ምምሓና ዲቦሲ ወንድሮ መቼ ነው አባቴ?
ጎርማ ትናንት ወደ ከትላንት ወዳ ስንት ብር ስንት ብር?
ሰጠኝ መቶ ዘጠኝ መቶ እስኪ ቤተሰቤት ስልኩን ንገረኝ።
ለመልክሸት ዜሮ አምስት አስራ እሺ፣ አምስት ዜሮ ዜሮ አምስት ሰጠኝ አስራ አስራ አምስት አምስት አ- አ- ይሄ ዜሮ ዘጠኝ አስራ አምስት ሰባ አራት
እሺ፣
ሀምሳ ሰባት እህ
ሰላሳ ስምንት
ዘጠኝ መቶ ብር ነው አይደል ያልከኝ?
አ- አ- አዎ
በአንድ ነው አይደለ ወንድሜ?
ምን አልከኝ?
በአንድ ነው transaction ኡን withdraw ያደረገው በአንድ ነው አይደለ?
አዎ አዎ አዎ አዎ sister እ፣ አዎ እስካሁን pending ላይ ነው ያለውና
እሺ እና ለሳንቲሞች አሳውቀናቸዋል። ትንሽ ታገሱን እሺ።
እሺ የሆነ- ትንሽ ነበር ነው አዎ አዎ፣ እነሱ እያስተካከሉ ነውና እሺ አመሰግናለሁ በእናትሽ እሺ አባቴ ስለደወልክ እናመሰግናለን። እሺ አባ እሺ እሺ